ጤና ይስጥልኝ።
አብሮ ይስጥልን።
እሺ ትናንትና የታዘዘ order ነበረ እሺ ዜሮ ዘጠኝ አርባ አንድ
እሺ ዜሮ ዘጠኝ አርባ አንድ ዜሮ አራት እሺ ሀምሳ አምስት ሰማንያ አንድ ነበር።
ሰማንያ አንድ አዎ ህይወት በሚል እሺ እዛ አልተደወለም እስካሁንም አልመጣም።
እሺ okay
ትላንትና ነበረ።
ኮድ ደርሶታል አይደለ?
አዎ ኮዱ መጥቷል።
የት ነበር location ኡ?
አስኮ አዲስ ሰፈር
እሺ check ላድርግና መልሼ ልደውሎት የ driver ስልክ ነግሮታል።
እሺ እሺ